ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳው?
አብሮ ይስጥልኝ ብር ትራንስፈር ዩዝ ዶላር አድርጌ ነበርና አየር አይነትን ብሎ ነበር ስክሪንሾት አድርጌው ነበር በቴሌግራም በማንኛው በምን አይነት ቴሌግራም ነው የምልክ እናንተ እንትን አላወቅኩትም ብዙ ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
አስራ ስድስት ሰላሳ ዜሮ ስድስት
ዜሮ ስድስት በዛችሁ ሲያረኩት እንትን ልበለው ላክላችሁ እሺ